ተቃራኒ ወርድ ልጄ ነበረ።
ምን ነው
ተቃራኒ ወርድ ልጄ ነበርና
ንገረኝ።
እሺ እሺ። ሶስት ወርደር ነው ያዝኩት። ስልሳ አንድ ሰማንያ አራት እና ስልሳ አንድ ሰማንያ ሰባት ስልሳ አንድ አንድ ሰማንያ
ስልሳ አንድ ሰማንያ አራት
ስልሳ አንድ ሰማንያ አራት የሚወጣልክ ነው እንዲወጣል የምትፈልገው ነው?
አይ እሱን እየሰራሁት ነው ያለሁት።
እሺ የሚወጣልክን ንገረኝ። እንዲወጣል የምትፈልገው ነው?
እሺ እንዲወጣልኝ የምፈልገው ወይኔ በ- ሄሎ
ወይ
እንትን ትንሽ አዲስ- አዲስ አበባ ነው የሚለው ነበረ ታውቂያለሽ። ከዛ አሁን በአንድ እ።
መስመር ሆነልኝ። በቃ ችግር የለውም እንሰራው በቃ እንደዛ ከሆነ ትሰራው። በቃሽ።
ያ እና እንትን ፒኖች ሴት አደርግ ፒኖች እሺ ስልሳ አንድ ሰማንያ አራት አንደኛው አንደኛውስ
ስልሳ አንድ ሰማንያ ሰባት
ስልሳ እና ስልሳ አንድ አንድ ሰማንያ ሰባት እና
ሰማንያ አምስት
በቃ
እሺ ይልሽ እሺ ጨጉዬ